ጤና ይስጥልኝ።
hello አንድ ድገሚልኝ እስቲ ቁጥሩን የቴሌግራም ብር ማስገባት አቋም
የትኛውን ዜሮ ዘጠኝ ስንት ቤቱ ነው?
ብር አስገብቼ ማለት እምቢ አለኝ። ቴሌብር ቴሌብር እምቢ አለኝ።
እኮ የቴሌብር የሚልኩበት ተሰጥቶታል።
አዎ ወደ እናንተ ልኬ እናንተ ደግሞ ልኩልኝ።
ዜሮ ዘጠኝ ሰላሳ ሁለት እሺ
ሰላሳ አምስት እሺ
አስራ ዘጠኝ እሺ
ስልሳ ስድስት መጨረሻው።
ስልሳ ስድስት አዎ ስልሳ ስድስት እሺ የቴሌግራሙን ንገሪ።
የቴሌግራሙ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
ዜሮ ስድስት እሺ